ጤና ይስጥልኝ በሽት ቤት
አዎ ሄሎ
ሄሎ ሄሎ
አዎ በያ በሽት ቤት ነው የምንረዳ
አዎ ብሩ ባንክ ገብቶብኝ እስካሁን እኔ ራሱ ሀራራ አለብኝ ብሩ እስካሁን አልወጣብኝም ምን ነው ውስጥ ዋዛ ነው ውዝደው አርግቼ ውዝደው ርከስ ቤንዲንግ የተባለ ነው ማታ ዘጠኝ ሰዓት
በሳንቲም ፔ ነው አይደለ
አዎ እሺ ሳንቲም ፔ ላይ ትንሽ ችግር ተፈጥሮ ስለነበር ነው ስልክ ቁጥር ንገረኝ እስኪ የቤስት ቤት ስልክ ቁጥር ያው ስልክ ይሄን ስልክ ቁጥር ነው
ይሄ ስልክ ቁጥር ነው ይሄ ስልክ ቁጥር ነው ሶስት ሺህ ብር አለ አዎ
እሺ ሳንቲሞቹ approved ሆነዋል approved ሆነ transaction አልኩልሃል ትንሽ ቁጥር ይገባልሃል ቴሌብር account ላይ እሺ ትንሽ delay ስለተፈጠረ ነው ምን አልከኝ
ምን አልክ? ስንት ቆይቼ ነው የምጠብቀው?
አ approved ሆኖልሃል ትንሽ delay ስለተፈጠረ ነው transaction ላይ ይገባልሃል ጠብቀው
አይ
ሄሎ